ሄሎ
ሄሎ ሰላም ጤና ይስጥልኝ። ስለዚህ እንትና ቴሌብር ወይም ምናምን የሚለው እዛ ስለ ስልማት እያየ ነበርና እንዴት ነው ጥያቄው?
ኮከብ ዘጠኝ ሰማንያ አምስት እንስላለው ደውሉ። መጀመሪያ
እ እ አንድ ቁጥር ላይ ለመመዝገብ፣
Okay ከዚያ ሶስት ቁጥር ለመጫወት
ለምርጫ ማለት ነው።
ለመጫወት አዎ፣ ለመጫወት ለመጫወት ሲጫኑ ጥያቄና መልስ ብሎትን ይሞክሩ የሚል አለ። እሱም መርጠው መጫወት
Okay
እ